hello ጤና ይስጥልኝ ቤት ቤት hello ጤና ይስጥልኝ።
አቤት አቤት። ኧረ withdraw ያደረግነው ትናንት ሌሊት እስካሁን ምንም የለም sister አልገባልህም?
እንዴ እስካሁን ያው ቴሌግራም ላይም ላኩላቸው። history አሁን በደወልክበት ቁጥር ነው ቤት ቤት ምን የምትጠቀመው?
ያልኩበትም
እሺ አሁን በደወልክበት ቁጥር ነው ቤት ቤት የምትጠቀመው?
አዎ
እሺ ስንት ብር ነበር?
ሺህ ሁለት መቶ hello
ሌሎች ክያሱ አንድ ሺህ ሁለት መቶ ነው አይደለ?
አዎ አዎ sister
still pending ነው። በሳንቲም ፔ ነው ያረከው።
አዎ አዎ
ለሳንቲም ፔ ያሳውቅልሃለሁ። እሺ pending ላይ ነው አሁንም። እነሱ ናቸው የሚያስተካክሉልህ።
እኮ ከጠዋት ጀምሮ እኮ ነው
አዎ በእነሱ side የሚስተካከል ስለሆነ ነው። እሺ ከቤት ቤት account already ወጥቷል። ስለዚህ እነሱ ናቸው የሚያስተካክሉልህ። ለእነሱ አሳውቅልሃለሁ።
እሺ እሺ እሺ